ግን ፈጣሪ ላሳየኝ አሁንም ካለኝ ደስተኛ ነኝ የበለጠም እንዳገኝ ሁሉም ይወደኝ ልቡን ከፍቶ ከሰማኝ ኢቨን እኔ እንኳን የራሴ ይፋ ነኝ ዋክ ቱ ሲሪ እስክገዛ መኪና ልቤም ትልቅ ነው ከአንገቴም ሁሌ ቀና ሃርደስ ማስበው ለሰው ቀና እነቃቃለው በአንድ ሲኒ ቡና ደግም ያልጠይቅም ሻዲ ስጪኝ ቁጥርሽን አሜኪው ለቪቴት ካገኘሁኝ ልብሽን ሻውራቱ ማማማ እና ሻውራቱ ቴት ብዙ ከፍለዋል መሰዋት ለህይወቴ ማማ ሉክ at me አሁን ታየው በቲቪ ቴል ሚ ዛት ዩ ፕራውድ ኦፍ ሚ ዩ ሰድ አይ ዋዝንት የለኝ ኤነሚ እመስላለሁ ታማሚ ጉልበት ያለው ልቤ ላይ ሆኖ ብዙሃን አካሚ ወታ በናቷ ቢሉብኝ አባቷ ጓ እንደ ቀሩት እሳቸው እኔም ቀረሁኝ በእጆቿ እንደ ልቡ ማይፋሽ ደሞ አልሰማ ማንሽ አይገታኝም ትራፊክ እስካደክምሽ ነው እግርሽ ዋክ ቱ ሲሪ እስክገዛ መኪና ልቤም ትልቅ ነው አንገቴም ሁሌ ቀና ሃርደስ ማስበው ለሰው ቀና እነቃቃለው በአንድ ሲኒ ቡና ዋክ ቱ ድ ሲቲ እስክገዛ መኪና ዋክ ቱ ድ ሲቲ እስክገዛ መኪና ዋክ ቱ ድ ሲቲ እስክገዛ መኪና ዋክ ቱ ድ ቫሊ ለማግኘት ይሄ ዝና አሻም በሄድኩበት አይሻን ደቡብ ሰሜን ምስራቅ ምዕራብ ላይ ዋይዲ ከተባለ ኢትሶል ሃይፕ ሰላም ብቻ ይሁን ዊጎ ላይቭ We go live, nigga. Yeah. Walk to the city, እስክገዛ መኪና ልቤም ትልቅ ነው ከአንገቴም ሁሌ ቀና ሃርደስ ማስበው ለሰው ቀና እነቃቃለው በአንድ ሲኒ ቡና ይመስገን ፈጣሪ ላሳየኝ አሁን ባለኝ ደስተኛ ነኝ የበለጠም እንዳገኝ ሁሉም ይወደኝ ልቡን ከፍቶ ከሰማኝ even እኔ እንኳን የራሴ fan ነኝ